hello ጤና ይስጥልኝ። ቤስት ቤት ራሄል ነኝ። ወኮም ልርዳው?
አይ አሁን ልኝ እኮ data ስለተከፈተ እምቢ አለኝ። እንትኑ ጨላ ለማስገባት እምቢ አለኝ። ወደ ላይ ለማውጣት
withdraw ለማድረግ ነው።
አዎ አዎ።
እሺ አንዴ ቁጥሩ ንገረኝ እስቲ።
አይ withdraw ሳይሆን እንትን ለማድረግ deposit ለማድረግ በዚሁ ቁጥር ነው።
deposit ለማድረግ ምንድን ነው ያስቸገረ? ከባንክ ወደ ቤስት ቤት?
አዎ ከቴሌ ከቴሌ ብር ወደ ቤስት ቤት?
አዎ እሺ ቴሌ ብር የምትጠቀምበት ስልክ ቁጥር እና ቤስት ቤት የምትጠቀምበት ስልክ ቁጥር አንድ አይነት አይደለ?
አዎ አንድ አይነት ነው። በዚሁ ነው።
ስለዚህ ምንድን ነው የሚልክ? እሺ screenshot አድርገው ትልክልኛለህ? አንድ ቴሌግራም ላይ ይኸው ልኬልሻለሁ እኮ አሁን በዚህ ማን የሚል ነው የሚያወራ ሰው አለ?
amount ምናምን ላይ የኛኝ small amount ይላል። ልኬልሻለሁ።
እሺ ማን የሚል ነው የቴሌግራም ስምህ?
የቴሌግራሙ እንትኑ ኦሮማይ
ኦሮማይ አዎ ኦሮማይ መሀመድ የሚል
ኦሮማይ መሀመድ።
አዎ
እሺ እያወራህ ነው። እሺ ሀሚድ እሺ እሺ። እና ይኸው ጽፎልሃል፣ መሴጅ ጽፎልሃል። ያው አንዴ ቼክ አድርግ።
እሺ እሺ እሺ።
ሌዋ ቴሌግራም ላይ አዎ ቴሌግራም ላይ ከዛ ሀሳብን እዛ ላይ ጻፍለት። እሺ ሀሚድ እያወራህ ነው።
እሺ እሺ እሺ። መልካም ቀን።